የልብ እንትን ይስጥልኝ ቤት ቤት ሄሎ
አለበት ሄሎ በቃ ሌላው እናት ሰላም ጤና ይስጥልኝ ቤት ቤት ሌላው ቦ- ምን አልሽኝ?
ሰላም ጤና ይስጥልኝ ቤት ቤት
አለሁኝ እግዚአብሔር ይመስገን። እንትን ጋር ደርሰን ነበረ ባምቢስ ጋር እሺ
እኮ ባምቢስ ጋር በየትኛው ቅያስ እንግባ?
ንን ነው መሻገሪያው አለ አይደለ እ?
ባምቢስ ጋር ወረድክ እኮ እኮ መሻገሪያ አለ ከሱፐርማርኬቱ ጀርባ ነው።
ንን ነው መሻገሪያ አለ አይደለ የባቡር አ አ ተሻገር በዛኛው side ሆኑ ታክሲ ባመጣችበት side ሳይሆን በዛኛው በኩል
Okay ከሱፐርማርኬቱ በተቃራኒው በተቃራኒ ተሻገሩ መሻገሪያ ያለው ፊት ለፊት የባቡር
በቃ አለ አይደል?
እሺ። እና እኮ ከዛ ከዛ እናት እሱ ጋር ታወር የሚለው ስትሻገሩ ነው?
እናት ባንክ Head office አለ እንደ ተሻገርክ ማለት ነው እናት ታወር የሚለው አ- አዎ ከዛ እሺ። Okay ጠይቃቸው እሱ ጋር ሆነ ነው ማለት ነው ፕላን ኢትዮጵያ ህንጻ የትኛው ነው ብትላቸው ያሳይኋል
እሺ፣ እሺ እሺ፣ እሺ።